ጤና ይስጥልኝ። ሁሉ ስፖርት ባኮ ምን እርዳዎት?
ሰላም ነው እናት?
ሁሉ ስፖርት ነው ምን እርዳዎት?
እንትን ነበረ ዊን ያረ የተሆነ ነው እና ሲስተሙ ብሎክ ነው እስካሁን አልተስተካከለም። እናስተካክላለን ያለችው ምንም አንድ ሳምንት ቶሎ ይሆነ ነው።
እሺ የማን በድሞትን?
የሁሉ ስፖርት ነው ቴሌግራም አ- አይ ቴሌግራሙ
የቴሌግራም አማን ኤዋይ የሚለውን
አማን ኤዋይ
አዎ።
እሺ አግኝቼዋለሁ። check ይደረግሎታል። እሺ ይቅርታ ትንሽ ዘገየቦት።
አዎ በጣም ብዙ ጊዜ ሆነው እስካሁን እንትን ማለትም አልቻልንም። እች መች ነው?
አ- ትላንትና መሰለኝ ወ- ወደኛ የመጣው
ከዛ በፊት ነው ከመጀመሪያ ነው ይሄ ከካቻ ራሱ ወደ ሁሉ ስፖርት አስገብቼ ስልሳ ምናምን ብር block ሲያደርግብኝ ነበር ያመለከትኩት። ከዛ በኋላ አዎ።
ደግሞ win- win የተደረገ አለ አስተካክሉልኝ ምናምን ስላችሁ በቃ ቆይ ነገር ምናምን እንደዚህ ነው እንደዚህ ነው እያሉ እስካሁን ይኸውልሽ እና እሺ እባክሽ ይቅርታ ደንበኛችን ስለዘገየቦት ይስተካከልሎታል። እሺ እሺ ሰላም።